ጤና ይስጥልኝ። ስፖርት ነው ባኮ የምንረዳው።
አሁን ደውዬ ነበረና ቴሌግራም ላይ ፎቶ አንስቼ ላኩላችሁ። እ ሙልጌታ
አይደለም አበበ ነኝ።
አቢቶ የሚለው ነው።
አይደለም አበበ ነኝ እና አሁን ደውዬ ነበረና ቴሌግራም ላይ ስሞት ማን ነው?
አበበ
እንደዛ አበበ የሚል እየመጣ ስላልሆነ ነው።
እሺ አሁን ቴሌግራም ላይ የእናንተን account ቁጥሩን ላኪና ላክ።
ቁጥሩን የያዘኛን የቴሌግራም
እሺ ዜሮ ንገሪኝ።
ዘጠኝ
እ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ